Hello. Oye,
ሄሎ ሄሎ፣ oye, oye.
መሰረት ቼክ አድርጌ ነበር።
እ ዛሬ አራት እቃ ወጥቶለታል። ዛሬ ይረከባሉ።
ግን አልተደወለማ አልተደወለም። በዛ ነው ቢል ነው ግን ቶክ የድራይቨር ክስጦት የሹፌሩ ችግር የለውም። ቆይ አንዴ ጠዋት ነው የወጣው?
እዚህ ጋር እንደወጣ ነው ብቻ ነው የሚያሳየው። ሰዓት አይነት ብዙ ጥሩ ስትል ዜሮ ዘጠኝ እ አስራ ሁለት
ሁለት እሺ፣ ሀያ ሰባት
ሀያ ሰባት አርባ ሰባት
አርባ ሰባት ዘጠና
ዘጠና እሺ፣ ታመነ ይባላል። ይደውሉለት።
እሺ፣ አመሰግናለሁ።
መልካም ቀን